ጤና ይስጥልኝ ልጄ ኢትዮጵያ ደህና ነኝ አወት ከምን ልርዳዎት?
ቴክኒሻ ፈልጌ ነበረ።
እሺ በምንችን የብጃ መላቅጫ ወይ ደግሞ ቺ ነበር ይንገሩኝና ለመዝገቦት ዜሮ ዜሮ ዜሮ ዜሮ አስራ ስድስት አስራ ስድስት ዘጠና አንድ
ዘጠና አንድ ሀያ ሰባት ዘጠና አምስት ሀያ ሰባት ዘጠና አምስት አዎ
ከዚህ በፊት እኛ ጋር ደውሎ አስመዝግቦ ነበር።
አዎ፣ መዝግቤያለሁ መሰለኛ
እ መቼ ነው?
እርግጠኛ አይደለሁም። አይ እንትን ነው አይደል?
አዲስ ነው?
አ- እ፣ የተመዘገበ መሰለኝ እርግጠኛ አይደለሁም። አይ እንትን እነሱም ደውለው
እሺ ምስል ላይ ጠብቁኛለች።
እሺ
እሺ እ፣ ቀበሌ ዜሮ ሰባት አስራ ሶስት ነው አለ ነው?
አስራ ሶስት አዎ
እሺ የት አካባቢ ነው የሚገኙት?
አማኑኤል ቶታል
አማኑኤል ቶታል
ሆስፒታል አካባቢ ነው።
ቶታል ቶታሉ ጋር አማኑኤል ቶታል አማኑኤል ቶታል እሺ አዎ እየመዘገብኩለት ነው። ምስል ላይ ጠብቁኝ።
እሺ
ስሞትን ማን ልበል
አልዩ ሙሐመድ
ደመች ያዘ በደወሉበት አይ ሌላ ዜሮ ዘጠኝ አስራ ሶስት
እሺ ዜሮ ዘጠኝ አስራ ሶስት ሰላሳ አራት ሰላሳ አራት ስልሳ ስድስት
ስልሳ ስድስት ሰባ ሶስት
ሰባ ሶስት አዎ
ምንድን ነው ለምንድን ነው ጥገና የፈለጉት?
የድራፍት ማሽኑ እየቀዳላቸዋል እንዳለ አረፋ ብቻ ነው የሚያደርገው አይቀዳም
እሺ፣ አረፋ ብቻ ነው የሚያደርገው።
አረፋ ብቻ።
ከውስጥ በረዶ ይዟል፣ ውስጥ ላይ አለ ይዟላ እም፣ ይዟል፣ ግን አረፋ ብቻ ነው የሚያደርገው።
አረፋ ብቻ ነው እንዳለ
እሺ፣ ለምን ልዩ መጠሪያ ያለው እ፣ ከቶታል ውጪ እዛ አካባቢ በቃ አማኑኤል ቶታል በቃ ምልክቱ እሺ አዎ እችን ግዴለታለ ለጥገና ክፍል አስተላለፍ ያለ ጥገና ባለሙያዎች ይመጣሉ።
እሺ thank you እሺ፣ ሌላ ምንረዳዎት ነገር አለ?
የለም አመሰግናለሁ ስለደወልን እናመሰግናለን። አገልግሎት ላይ ለተነሳው ስቴት ከኢንፎርም ድምጽ ባለስቀድም ማስታወቂያ
አሜን